fitness አልጋ የለውማ እናት ነው የምትገዛው። ሰባት ሺህ ወጥቼ እንሄዳለን። አሁን አይደለም ቆይ እንጨርስ መጀመሪያ ነይ
አሉ
ወይ
በቃ
አ እንዴት ነሽ?
ሰላም ነው።
ደህና ነኝ።
እግዚአብሔር ይመስገን። እንዴት ናት? መጣችሁ በሰላም?
አዎ ቤት ገባን እኮ በቃ ጨራርሰን።
አዎ በቃ ሂዱ አሉ እሱ ትንሽ አንድ አስር ደቂቃ ሆነ።
ኦ ገና አሁን የሄደው አዎ አንድ አስር ደቂቃ ሆነ።
በቃ ይደውላል። ቤት ልጠብቀዋ። ቡና አልጠጣሁምና ልወጣ ነበረ።
አረ ገና ነው እና ቤት አትጠጣም?
ነገሩ ገና ነው። አ የኛ እንትን ነውና ዝም ብዬ እስከዛው ነገሩ በዛ አካባቢ ስለሚመጣ እኔ በ- በቡና በምጠጣበት አካባቢ ነው ሊመጣ የሚችለውና እደውልለታለሁ።
በቃ ደውልለት እና ምንድን ነው አሏት።
ምንም በቃ ምንድን ነው ይሄ የሆነ ከ- ያሰላት ደረቅ ሳል ነውና ለሱ በቃ ሰጧት ዝም ብሎ መድኃኒት።
ነው
አ
እና እኔም ምንድን ነበር ላወራህ የነበረው? አረ በእናትህ connection ላይ ነህ? WhatsApp ይሰራል?
አ ልግባ ደውልለት።
ልግባ